ጤና ይስጥልኝ ቤተሰብ ቦራ ነኝ ባኮ የምንለው
ሰላም ነው።
አለን እግዚአብሔር ይመስገን።
የትናንት ጨዋታ postponed የሆነ የባየር ሙኒክ እና ዩኒየን በርሊን ነበር okay እሺ
እና እንዴት ሆነው ይቆያል ወይስ የእሱ ቀርቶ ብሩ
postponed ከሆነ ሀያ አራት ሰዓት መጠበቅ አለብህ እሺ
እሺ ከአራት ሰዓት በኋላ እንዴት ነው ይጫወታሉ?
በሀያ አራት ሰዓት ውስጥ ጨዋታው ከተካሄደ እንደ ጨዋታው ውጤት ይያዝልሃል። በሀያ አራት ሰዓት ውስጥ የማይጫወቱ ከሆነ ግን እሱ ጨዋታ ብቻ ከትኬት ላይ void ይደረግና የሌሎቹ ይገባልሃል።
okay በቃ እሺ thank you እሺ እኔም አመሰግናለሁ። መልካም ቀን።